ሄሎ፣ ጤና ይስጥልኝ ቤት ቤት
የአውታሮማ ትኬት ነበረኝ እና እንዲሰርግ ነበር።
እሺ ካሸር ኮዱን ንገረኝ።
አስራ ሁለት አስራ ሁለት
ዘጠና እሺ
አርባ እሺ
ሰባ ስድስት
ኦኬ እሺ ታርሟል፣ ግን ሎስ ነው። እሺ ትኬቱ
አይ ይህ ዛሬም አለው ብዬ ነበር።
አ አ ብዙ ጨዋታ ወጥቶብሃል።
እሺ እሺ ሌላ አለ?
ሌላ የለኝም።
እሺ እሺ ቼክ